ታሪክ ምዕራቦች ጤና ይስጥልኝ ቪዥን ኢትዮጵያ ሮዳስ ነው የበኮ ምን ልርዳዎት?
ሄሎ ኢትዮጵያ ሮዳስ
ሄሎ።
ነው የበኮ ምን ልርዳዎት? እየተሰማ ምዕራብ ሆቴል ታ- ታሪክ አሁን ይሰማኛል።
እሺ፣ ደንበኛችን ቪዥን አይዲዮት ይነግሩኛል።
አዲሱን ልንገርሽ፣ እኔ ጋር ያለው ኢሊዳር አይዲያቸው ነው።
እሺ፣ ይንገሩኝ ልሞክረው።
አርባ ዘጠኝ ሀያ አምስት አርባ ዘጠኝ ሀያ አምስት
ሰላሳ ሰባት ሰባ ሶስት ሰላሳ ሰባት ሰባ ሶስት ሰባ ሶስት
እሺ፣ ይሄ አዲሱ ኢሊደር ኮድ ነው።
አዲሱ ኢሊዳር ID ያቸው ነው።
እሺ፣ በዚህ እየመጣልኝ አይደለም። የተመዘገቡበትን ስልክ ቁጥር ይነግሩኛል?
እሺ ስልክ ልንገርሽ፣ ዜሮ ዘጠኝ አስር
አስር ዜሮ ዘጠኝ
ዘጠኝ
ዜሮ ዘጠኝ አስር ዜሮ ዘጠኝ እሺ ዘጠና ሁለት ዘጠና ሶስት ዘጠና ሁለት ዘጠና ሶስት ቅባቱ ገብሬ ደንበኛችን መስመር ላይ ይጠብቁኛል። ፈልግሎት
አይ ባለፈውም register አድርጌው ነበር እና በዚህ መተው አይተውት ነበረ ል- እ? እ?
መስመር ላይ ያለ ደንበኛችን።
አ እየሰማሁሽ ነው።
እሺ ሚራው ባርና ሬስቶራንት ነው።
አ አ
እሺ ቢጂአይ ID ውን ልንገሮት
እሺ ንገሪኝ።
አርባ ሶስት
እሺ አርባ ሶስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ
እሺ እሺ የእርስዎ ሙሉ ስም
ቅባቱ ገብሬ ከዚህ በፊትም መተው አይተውታል። ለሁለተኛ ጊዜ ነው። አሁን ለሶስተኛ ጊዜ ነው እንደዚህ
እሺ ደንበኛችን ምንድን መተው ነበር አይተውት ግን የሆነው?
ምንም አያቀዘቅዝም። bottle ፍሪጅ ነው፣ የቢራው ፍሪጅ ነው። አያቀዘቅዝም መስመር ላይ ያለ ይቆራረጣል። ይቅርታ
አያቀዘቅዝም።
ምንም አያቀዘቅዝም።
አዎ ባለፈውም መተው አይተውት light ኡን ብቻ ነው አስተካክለው የሄዱት።
እና የዛኔ ሰርቶ ነበረ አልሰራም። ይሰራል ትንሽ ጠብቃል።
አስተካክለውትም አልሰራም።
አዎ ላይቱ ብቻ ነው እንዲመጣ ያደረጉት እንጂ ቅዝቃዜው ምንም አይሰራም።
እሺ ደንበኛችን እ እንትኑን እ ስልክ ቁጥሩን አሁን በደወሉበት ልመዝግባ።
ስልክ ዜሮ ዘጠኝ አስር
እሺ ዜሮ ዘጠኝ አስር ዜሮ ዘጠኝ ዜሮ ዘጠኝ አስር ዜሮ ዘጠኝ ዘጠና ሁለት ዘጠና ሶስት ዘጠና ሁለት ዘጠና ሶስት አዎ እሺ ደንበኛችን እ እቤቷ